ሄሎ hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነው የደወልኩሎት።
እሺ።
ዛሬ product መቶሎት ለሰኞ ብሎ ነበር።
አዎ አዎ መጥተው ነበረና ቢሮ ዛሬ አልገባንም እና አጠቃላይ በቃ ስራ ችግር የለም።
አልገባንም እና ለሰኞ በእኔ ስም እንዳለ ያሉትን ነገር ምናምን ካለ ለሰኞ አድርግልኝ።
በቃ ችግር የለም። እሱን check ሁሉንም ላድርግ ያቸውና ብዬ አዎ አሉ ሌሎችም እና ነው። እሺ ምናልባት ለ- ለእሑድም ያሉ ካሉ ለሰኞ አድርግልኝ።
በቃ እሺ ችግር የለም። እሱን እሺ።
confirm ላድርግ ብዬ ነው። እሺ እሺ መልካም አመሰግናለሁ በጣም። እሺ እሺ ቻው፣ እሺ።
thank you እሺ እሺ